እስትልኝ የተከበሩ hello፣ ሰላም ነው አሎ እግዚአብሔር መስገን አለ አለ። እሺ ምን ነበረ?
ይህ የሆነች ገመ- ገመድ ያለች ሪፖርት አድርጌ ነበርኩ። ልጁ አጭበርብሮ እንትን አድርጎኝ ነበረና እሺ
ሶስት አራት ጊዜ ሪ- ሪፖርት አድርጌዋለሁ እና ይከፈልልሃል ጠብቅ ብሎኝ ነበር።
okay።
አውራ- የላይኩን ዘጠኝ መቶ ምናምን ብር አይደለ?
አዎ አዎ አዎ okay። በዚህ ቁጥር ነው ያንተ ቁጥር ይሄ ነው። ብደውል መልሼ ያገኘሃለሁ።
አ- አዎ እህ በዚሁ ብደውል መልሼ ያገኘሃለሁ።
አዎ እኔ በዚህ ስልክ ነው የምታገኘኝ ሁሌ የራ ስልክ ነው።
በቃ እሺ፣ እሺ። በቃ አንዴ check ላድርግና ልደውልልህ። እሺ
እሺ አሁን የወረቀቱ ዛሬ እያለቀብኝ እኮ ነው እጄ ላይ።
እደውልልሃለሁ። አይ ዛሬ እ?
እደውልልሃለሁ። ችግር የለም እሺ፣ እደውልልሃለሁ። ጠብቀኝ።
እሺ አመሰግናለሁ አባቴ።
እሺ እሺ